አልፌ ምድጃው ሄሎ ጤና ይስጥልኝ።
ማብራት ይጠላል።
እግዚአብሔር ይመስገን። ምን ልርዳዎት?
ፕሪንት አላረግም እያለን ነበር ማሽን
እሺ ፕሪንት ምን ትራንዛክሽን ዋንተ ወረቀቱን ያወጣዋል፣ ግን ምንም አይነት ጽሁፍን አይጻፍበትም።
ባዶ ነው ሲወጣ።
ቀዳው ነው የሚወጣው። አዎ።
እሺ ደሚያችን ኪ ዳውንሎድ መደረጉን እና ትራንዛክሽኑ ሰክሰስፉል መሆኑን ያሳዩታል እዛ ላይ አዎ ሁሉም ሰክሰስ መሆኑ ምንም በቃ እንትን አይልም ማለት ሁሉም ነው። ስልክም አይደለም ገበያ ላይ ነው ሚጥሚጣ የሌለው እንትን ነው እንትን ይላል።
እህ ሁሉንም ከጻፍሽ በኋላ ግን ባዶ ወረቀት ነው የሚያወጣው ማለት ነው እንጂ ዛሬ ጽፌ ምናምን እንትን ትራንዛክሽኑ አይልም።
ሰክሰስፉል ይሆናል።
አዎ አዎ፣ እሺ ሪስታርት አድርገውስ ሞክረውታል? ድጋሚ ደግሞ ሞከር ሞክረዋል? ሪስታርት አድርገው
ሪስታር አድርጌ ልሞክረው።
አዎ፣ device ኡን restart ያድርጉትና ድጋሚ ሞክሩት እስቲ። ካልሰራሉት መልሰው ይደውሉልን።